በአንድ team ወድቄ ነበርና ሶስት team ነው የቆረጥኩት። አንዱን ይወጣልኝ።
እሺ cashier code ንገረኝ።
አስራ አንድ እሺ
ሰባ ስድስት አስራ አንድ አስራ አንድ ሰባ ስድስት እሺ አስራ ሰባት ሰባ አምስት
እሺ አንድ ኢትዮጵያ እሺ እሺ ሉስ ነው እሺ የትኬት እ?
ሉስት ነው
ቦነስ የለው እንዴ?
አዎ ቦነስ የለውም አ- ይሄ ቶታል ኦድህን ሉስ እ።
ለሆነ ስታካፍለው ከሀያ በታች ነው የሚሆነው ኦዱ እሺ ሌላ አለ
አይ ሌላ የለም ጨርሻለሁ። አመሰግናለሁ።
እሺ መልካም ቀን ምን- ምን-